Hello ጤና ይስጥልኝ ቃል ኪዳን ከቤት ቤት ምን ልርዳው?
Okay ኤፍሬም ነኝ። ኤፍሬም ዶላ።
እሺ ኤፍሬም ምን ነበር?
ጄሪ ትኖራለች?
ጄሪ የለችም አሁን።
ስማ ነው ብሩኬ አለ። ብሩክን ላገናኝክ?
አዎ።
እሺ አንዴ መስመር ላይ ጠብቀኝ።
ኤፍሪ
ወይ ብሩክ ሰላም ነው?
አማን ነው።
አለ አልተከፈተልም እንዴ shop?
shop አይደለም እ የስፖርቱ ብዬ ነው።
እ አ የስፖርት አልተከፈተልኝም አትልም?
እሺ አልኩኝ። እሺ
እ ደግሞ እንትን back office የኪሮን አልተላከልኝም። ይኸው አንድ ወር ሆኖኛል።
እ ስንት shop ነው ያለ back office? የኪሮን የኪሮን አምስት እ አምስት shop አለ። እንትን ነው አዎ።
እ ኤፍሪዬ shop ልክ ይሄ አሁን አዲስ shop ኦች አልመጡም አይደል እኛ ጋር
እ እኛ ጋር አልመጡም። ጋር ይሄ በነበረው shop ነው አሁን ለአንተ የሚከፈትንልህ በነበረው ማለት Okay።
ለምሳሌ አሁን አንተ ውል ስታቋርጥ ይህን shop አ።
user ኡን ለሌላ ሰው ምናምን እየሰጠን ነው እና አዲስ Okay።
user ሲመጣ ነው back office የሚልኩት ማለት ነው። እና አዲስ Okay።
user ደግሞ የሚመጣው ይሄ የዚህ ይሄ ወር አልቆ አ።
ምድር ይባለው ይሄ January ጀምር የለ
አ ሲመጣ ነው back office የሚልኩት። ያኔ እንሰጥሃለን አይሻልም? እኔ ራሴ አዎ እልክልሃለሁ።
ቢያንስ okay ችግር አዎ።
የለም። አይ ሂሳብ የተለያየ ቦታ ስላለ ለመ- አዎ፣ እንትን በጣም ነው ሂሳብ ለመስራት የሚያስጠላ ከበደ።
ለመቀበል። አዎ አይኑ አዎ።
ገባኝ። በቃ እስኪ ልክ ሲመጣ እንልክልሃለን። እንደዛ ችግር ነው የለውም። እሺ የሚሻለው።
የቤት እሺ የስፖርቱ የቤት ደግሞ እንባን እ
ልከ- አላኩልህም ነበረ ካሁን በፊት አላኩልኝማ shop ኣ
ሁለት ነበረኝ ሶስት እንዲጨመርልኝ ተብሎ እንትንም ልኬ ነበር user name ምናምን ቆይ ጠብቀኝ። እሺ። ወይኔ ቡራ ስራ አሪፍ ነው ግን
አሪፍ ነው ምንም አይልም የፈራ ነው
አይ ጥሩ ነው ዋናው እሱ ነው።
አዎ እሺ እናንተ ጋር እንዴት ነው ተ- ተጠጋግታችሁ ነው እንዴ የምትሰሩት ጎን ለጎን ለምን አልክ እንዴ በጣም ብዙ agent ነው የሚወስደው እዛው
ብዙ ነው እናንተ ዝም ብላችሁ እየሰጣችሁ ነው።
እና እንስት እንጂ አንተ ደግሞ
አት- ኤፍሬም ጥሩ ነው ዶላ አትልም እሺ እሺ ኤፍሬም ዶላ አ- አቹራና እ፣ ሌጋሜ ምናምን ይባላል አ
አ
እሺ ሲሳይ በዚህ ስር በዚህ ስር አታረቀኝ
ታረቀኝ ስለዚህ አሁን አ ምንድን ነው የምደምርልህ እነዚህ እኮ ተከፍተዋል አ አልተላኩልህም ሌ- ሌላ ሶስት አይ እነሱማ እየሰራሁኝ ነው በእነሱ እሺ በአቹራና በምንድን ነው የሚጨመርልህ በሌጋሜ ስር ይጨመሩ ወይስ አዲስ አዲስ shop ከሆነ ሌላ deposit ታደርጋለህ ብዬ ነው
ነው በዛ ስር ይጨመሩልኝ እ
ሌላ ይጨመሩልኝ cashier cashier ይጨመሩልኝ cashier እኮ በምን በአቹራ ስር ወይስ በሌጋም ነው?
ችግር የለውም ማር በአንዱ ስር ቢሆን በአንዱ ስር ላርጋቸው።
አ ያው እሺ list አድርግልኝ ስማቸውን እዛው አሉ ለካ ቶ በቃ እሺ አለ እልክልሃለሁ።
ጽፌያለሁ እኮ እሺ ክሬ ሲደረግ እልክልሃለሁ። እሺ አባቴ። እሺ
እሱ እሱ እሺ ቻው። እሺ እሺ እልክልሃለሁ። እሺ እሺ እሺ